ሄሎ ሄሎ
ወይ ይመስልኝ
አቤት ስልህ
ከዊ ፕላስ ነበር የደወልኩት። ትናንት ያወራን ነበር አልተመቸሽም።
ሳምን ሳምን
ዊ ፕላስ
እሺ ፕላስ ሶሉሽን
እሺ
እና ስምሽን አልነገርሽኝም። ትናንት እየሞላው ነበርና
ኖላ ኮስሞ ብዬሻለሁ እኮ
ነው። አይ ያንቺን ስም እኮ ነው ያልኩሽ።
ሀና ያንቺን ሀና ሃና
አዎ ሃናን ማን ገበየው
ከበያ። እሺ የስራ ቀናችሁ መች መች ነው?
ከሰኞ እስከ እሑድ
ሰዓቱስ?
ከሁለት ሰዓት እስከ ሶስት ሰዓት
ከሁለት ሰዓት እስከ ሶስት ሰዓት። እሺ ሎጎ አላችሁ?
ምናችን ሎጎ የድርጅታችሁ?
አይ ሎጎ የለውም
እሺ እ license ወይም ደግሞ የቀበሌ መታወቂያ ልትልክልኝ ትችያለሽ በቴሌግራም?
እስኪ ከቻልኩ ልክልሻለሁ አሁን ስራ ላይ ስለሆነ እሺ አይ ሲመችሽ ነው ቱሪስት እሺ አዎ እሺ በቃ አመሰግናለሁ። በቃ ልክልሽ ነው።